Hello Hello፣ አቤት።
ሰላም ናችሁ?
ሰላም፣ እግዚአብሔር ይመስገን።
እመቤት የት ነው አድራሻችሁ? ስቴዲየም ነው?
እ፣ ፓስተር አደባባይ
ፓስተር ፓስተር ፓስተር ማለት ፓስተር አደባባይ ወይንም ደግሞ እ፣ መስቀል ፍላወር ናዝራ ሆቴል ፊት ለፊት።
እንዴ አሶሳ ናችሁ?
ኧረ አዲስ አበባ ነን።
አይደለም አሶሳ አላልኩሽም።
እ፣ መስቀል ፍላወር ጋር ናችሁ?
አ መስቀል ፍላወር ጋር ናዝራ ሆቴል ፊት ለፊት አለን። ወይም ደግሞ ፓስተር እስከ ስንት ሰዓት ነው የምትሰሩት?
እስከ 12 ሰዓት።
አስራ ሁለት ሰዓት። አይ ስቴዲየምም አሉ ነው ስቴዲየም ጋር ሆኜ ነበር የደወልኩኝ።
አይ ስቴዲየም ሳይሆን መስቀል ፍላወር OK OK፣ እሺ አ